ሄሎ ሄሎ ጤና ይስጥልን ማራኪ perfume
አዎ
ሰላም ነው እግዚአብሔር ይመስገን እም፣ ሀዊ እባላለሁ ከ Wee Plus Solution ነው የምደውለው
እሺ እሺ እም፣ ባለፈው application አችን ላይ ተመዝግባችሁ ነበር አይደል አዎ
እም፣ እና አሁን system ላይ account ኦችን active ለማድረግ አንዳንድ ጥያቄዎችን እየጠየቅን ነበረ እችላለሁ እሺ።
መጠየቅ
እሺ ቻል እም፣ እሺ የት ነው አድራሻችሁ
ቦሌ አለምነሽ ፕላዛ ሁለተኛ ላይ እሺ ቦሌ አለምነሽ እም፣ contact person አንቺ ነሽ
አዎ ስምሽን
አትናሲያ ሳሙኤል አትናሲያ እም፣
አትናሲያ ሳሙኤል እሺ እም፣ ስልክ ቁጥር ይሄው ነው አዎ
ዜሮ ዘጠኝ ሀያ አንድ ሀያ አራት ዜሮ ሰባት አስራ ሁለት ያ እሺ የስራ ቀን
ከሰኞ እስከ እሑድ ከእሑድ ስ- እስከ እሑድ ሰባቱንም ቀን ማለት ነው አዎ የስራ ሰዓት
ከጠዋት ሁለት ሰዓት እስከ ማታ አንድ ሰዓት ወይ ሁለት ሰዓት
እሺ ሎጎ አላችሁ እንደ ድርጅት
normal M ነው ቆይ ነው
እም፣ እንዲሰራበት ትፈልጋላችሁ ከሱ በተቀራራቢ ዲዛይን
እሺ
እሺ እ፣ ንግድ ፍቃድ እ፣ ወይ TIN number ወይንም መታወቂያ ማግኘት እችላለሁ
እሺ must እ must ነው እ፣ አዎ እንደ እኛ agreement እየተፈራረምን ስላልሆነ
እም፣
እ፣ ድርጅቱ ፍቃድ ሲሰጠው ከህጋዊ ድርጅቶች ጋር ወይንም ደግሞ ከሚታወቁ ማንነታቸው ከሚታወቅ ድርጅት ጋር ስለሆነ እንድንሰራ የተሰጠን ፍቃድ ለሱ ለማረጋገጫነት ነው ወይ TIN number እ፣ ወይንም ንግድ ፍቃድ ወይ ደግሞ መታወቂያ እሺ
እ፣ ቴሌግራም ላይ መላክ ይቻላል
እልክልሻለሁ ሀይዌይ እና እ፣ እሺ በዚህ ቁጥር
አዎ በዚህ ቁጥር እ፣ እሺ እሺ እልክልሻለሁኝ አሁን እ፣ አመሰግናለሁ መልካም ቀን
እሺ እሺ እሺ